Hello?
Bueno, Terrestre López.
Rashid, እንትን የስፖርት redeem የሚደረግ የተበላ ትኬት አለ እና እሺ coupon ID ምናምን ምናምን ብሎ አወጣ። ስፖርት ኩፖን ላይ የሚለው ላይ ገብተን አወጣ ነው። ከዛ በኋላ ተደውለህ ነበር?
አ እሺ
ከዛ በኋላ የሚቀነስ ነገር አለው። ከዛ በኋላ የሚወሰድ ሌላ አክሽኖች አሉት ወይ ዝም ብሎ በቃ ማየትና መክፈል
አዎ፣ እዛ ላይ አይታችሁ መሆኑና ለመሆኑን
በቃ
አዎ፣ ሌላ የሚቀነስ ነገር የለውም ምናምን ነገር የሚወጣ check reprint የሚደረግ ነገር ምናምን የለውም።
win ከተደረገው ላይ እ።
ነው የምትለኝ?
እ አይ win የተደረገውማ መከፈል ነው።
መከፈል system ኡ ላይ ራሳችሁ ተደዋምሳላችሁ፣ ቀናንሶታላችሁ።
አዎ፣ ቆይ እሺ፣ ስበር ማ- ወይ ላገናኝክ ሌላ ጥያቄ ካለክ።
አይ ይሄ ነው ጥያቄ። እርግጠኛ ከሆንሽ አንቺ ስምሽን ንገረኝና እሺ ቆይ አንዴ
Hello ወይ እንትን እ፣ ትኬት የስፖርት እ፣ የተበላ ነበርና እሺ ስፖርት ኩፖን ላይ ወጣ።
እሺ ከዛ በኋላ የሚወጣ ሰው የ success message ወይ የሚ- የሚቀንስ ነገር ወይ print ደረግ ነገር አለው ወይስ አይቶ ብቻ መብት ነው?
ምንም እንትን የለም like already win ካደረገ ትኬቱ አንተ check አድርገውና win ካደረገ አ መክፈል ነው like system ኡ ላይ already ብሩ ይጨምራል congratulation ምናምን የምትለዋ ለ confirmation ምናምን የምትወጣው ወረቀት ናት እንጂ ለአንተ ማረጋገጫ ምንም የተለየ ነገር ምንም እሱ ሲነካ አይደለም ብሩ የሚቀንሰው ምናምን already ብሩ ሲበላ system ላይ ሌሊት ከሆነ ያለቀው ሌሊት ላይ ነው የሚጨምርልህ
እሺ ጥሩ። ከዛ በኋላ የትኛው ነው ባለሱ ትክክለኛው የሚከፈለው? tax ምናምን ምናምን ነገር አለው።
አይ እና መጨረሻ የትኛው ነው?
ላይ ከስር አለው እኮ ትኬቱ ላይ እኮ ከስር መጨረሻ ምንድን ነው possible win ነው ብቻ የሆነ ነገር ብሎ possible win እንኳን ለብቻ ግን መጨረሻ ላይ የሚያስቀምጣ ብር አለች ታች ላይ እሷን የምትከፈለው ብር
እህ፣ win ነው የምትለው win ነው ምናምን የምትለው ናት የምትከፈለው winning የምትለው መጨረሻ ላይ ከታች ያለችዋ no no system ላይ የሚታየውን ነው ማወቅ የምፈልገው። ወረቀት ላይ ሳይሆን system ላይ የሚታየው ላይ ነው። አክብር አክብር ብትልክልኝ ደስ ይለኛል። ቴሌግራም ላይ እኮ ፎቶ ላኩላችሁ።
እ፣ ማን ልበል ስምህን ነው ወይ ዘፍነህ ማይ OK screenshot የላከው
እም፣
አሁን እቺ ሰባት ምናምን የምትለዋን ትኬት ክፈታት ከዛ ምን አለ ስትከፍተው ትኬቱን
ምን የሚለውን የሰባት ምናምን ብሎ የሚጀምረው ትኬት አለ አይደለ ስትከፍተው ምን አመጣለህ open ስታደርገው
መጨረሻ ላይ የመጣልኝ እኮ ላኩኝ።
ይሄ screenshot የላከው ነው screenshot ላኩኝ ሶስት ሺህ ምናምን የሚላል አራት መቶ ዘጠና ስምንት ምናምን እ፣ እንደው እና የትኛው ነው እንዴት open አድርጋት የሚላል?
be- bet code ከምትለዋ ስር ያለችዋን የ search ምልክቷን ንካት
አው ከነካው በኋላ የመጣውን እኮ ፎቶ ላኩኝ እኮ አ፣ የላከው ፎቶ እኮ ይሄ አይደለም እኮ የላክልኝ ፎቶ ሌላ ነው ይሄኛው ልክ እንደመጣልህ bet code ከምትለዋ ስር ያለች እሷን ምን click ከም- አድርጋት bet ምን ኮድ ከም- የሚል- bet code ከሚል ስር ቁጥር አለ አይደል ትኬት ቁጥሩ አለ አይደል ረጅሙ ቁጥሩ ከሱ አዎ።
search ምልክት አለች እሷን ንካት እሺ እሷን ስትነካት ትኬቱን ፊት ለፊት pop up ያደርገዋል እሺ።
ከዛ ከሱ ከዛ የበላይ ቃል winning amount ብሎ ያስቀምጥላል ከታች
እሺ እሺ እሺ